ጤና ይስጥልኝ ቻባ።
ትላንት ከቴሌ ብር ላይ ወደ ዳሽ ቤት ላይ እሺ
መቶ
ምን አሉት?
መቶ ብር ወደዛ send አድርጌ ነበርኩ፣ ግን ተቆርጧል። ከዛ ላይ አልደረሰም።
በቻፓ በኩል ነው።
አዎ፣ እሺ ስልክ ቁጥር ልስጦትና ቴሌግራም ላይ ይላኩልን message ኡን
እሺ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
ሰባ ሁለት ሰባ ሁለት እንደገና
ሰባ ሁለት አዎ።